ጤና ይስጥልኝ ስፖርት ባኮ ምን ልርዳው?
እኔ ምልሽ system ኣችሁ ችግር አጋጥሞታል እንዴ?
ምን ሆነቦት?
withdraw ተደረገ፣ በ SantimPay አይ- አይሰራም፣ ብሩ ወጥቷል። ምንድን ነው በጣም ተደጋጋሚ link እዛ ላይ ቴሌግራም ላይ attach ያርግሉኛል፣ እልካለሁ፣ ያዩታል፣ ዝም ነው። solve መ- መ- እንደ- መስተካከል አይችልም።
መቼ ነው የላኩት ቴሌግራም ላይ?
ዛሬም ልኬዋለሁ፣ ትናንትም አሁንም ደውዬ አይተዋለች፣ ደውዬ ነበረ።
እኮ ስለዚህ ቢያንስ መልስ ማየት ስናገኝ እናሳውቆታለን። ግን ArifPay ይጠቀሙ፣ ArifPay ይጠቀሙ ከዚህ በኋላ
already እኮ አንዴ ያው ያን success ሆኗል። screenshot ም ልክ ያለውኝ አዎ፣ ስለዚህ ያንን የዚህኛውን እስኪስተካከል ድረስ ይጠብቁ። ሲስተካከል እኛ ራሳችን እናሳውቆታለን።
አይ መስተካከል የማይችል ከሆነ እኮ ቢያንስ ሌላውም ሰው እንዳይጭበረበር ለማለት እ፣
አይ ይስተካከላሉ፣ ብዙ ወረፋ ስላለ ነው።
እሺ please አይተሽዋል። እ፣ አሁን ቴሌግራም ላይ ግቢና ይኸው በዚህ ስልክ ወይም ማንም ሪፖርት ነው አድርጊልኝ ሪፖርት አድርጊልኝ በዚህ ስልክ ስሞት ማን ነው ልኬዋለሁ።
የሚለው ቴሌግራም ላይ?
ኪያ ነው የሚለው ኪያ አ የአካውንቱን ስም ማለት ነው።
ኪያ ብቻ።
አ የሁሉ ስፖርት አካውንት ስሙን ነው የነገርኩሽ።
አይ የቴሌግራም ነው ያልኩት ነኝ።
እሺ ዳግማዊ ወይም ዳጊ ዳጊ በይ ዳጊ ዳጊ hashtag ዳጊ hashtag ዳጊ hashtag
ትናንትና ነው እኮ message ኡን የላኩልን text ኡን የላኩልን እኮ ትናንትና ነው ቴሌግራም ላይ።
ገባኝ። ከዛ የትኛው ነው?
አሁን ሁለት ሺህ ዘጠና አምስት ብሩ ሁለት ሺህ ዘጠና አምስት ብር አዎ
እኮ ትናንትና ሳንቲም ፔዎችን ከሆነ እኮ አናገርኳቸው እም፣ እ፣ እሺ ይንገሩኝ።
ሳንቲም ፔዎችን አናገርኳቸው እሺ screenshot አሳየን አሉኝ አሳየኋቸው ይሄንን ሁሉ ስፖርቶች ናቸው የሚያስተካክሉት እነሱን comment አርጉኝ ወደ እናንተ መጣሁኝ ስለዚህ ትላንት ነው ሁሉንም የላኩት መረጃ ስለላኩልን ነው መልሰን ያላናገርነውት። መልስ ስናገኝ okay።
ግን እዛው ቴሌግራም ላይ እናሳውቆታለን። ሁሉንም መረጃ ስላለ ስለላኩልን ነው።
እም፣ ስለዚህ ከኔ ምንም አያስፈልግም ልጠብቅ አዎ አዎ ይጠብቁ።
አ፣ ሌላ ጨዋታ እንኳን እንዳንጫወት ነጥብ እንኳን የለንም አሁን ምክንያቱም ሌላ እንኳን እ፣ ይስተካከላል። ትላንት አይደል የላኩት?
አስገብቼ- ይስተካከላል አ፣ ዛሬ።
okay እሺ፣ ተስፋ አደርጋለሁ እሺ።
እሺ እሺ